ጤና ይስጥልኝ ቤተሰብ hello hello hello እ እ ብሩክ okay ብሩክን ላገናኝህ ብሩክን አዎ balance ዘግቶብኝ ነው እያወራን ነበር እሺ እሺ ችግር
ማርያምን አላይቸው ሰላም ናችሁ? እግዚአብሔር ይመስገን።
ሄሎ እዮባ አ ብሩኬ ይሄ ሁሉም ነገር ነው፣ ሁሉም ኮምፕሌ ነው ሀብን የሆነው እ አሁን ይስተካከላል። እሺ አሁን ይስተካከላል።
አ እሺ ስንት ደቂቃ እንጠብቅ እ እስኪ አሳውቂያቸው እስካሁን አላዩትም ነው? ሌሎችም አ እደግ እደግ አሜን።
አ እናንተም ጋር እንደዛ ሆኗል ሁላችንም ጋር ነው።
ነው?
አ እሺ ብሩኬ ስንት ሰዓት እንጠብቅ?
አንተ ብለኝ እኮ ወዲያው ስገባ ቴሌግራም ላይ ብዙ ሰው ጻፈ።
ማርያምን አ ያው እነሱ እስከሚያስተካክሉት እንጠብቅ።
አ፣ በሆነች gap ላይ check አድርገው።
እሺ እሺ እሺ አባቴ እሺ በ- እሺ ሰላም